ጤና ይስጥልኝ ሁሉ ስፖርት
ሄሎ
ሁሉ ስፖርት ነው። ምን ልርዳዎት?
እንትን በ account ነው ቆርጠውና
እም? እሺ hello online ሁለት ጊዜ ለመቁረጥ እምቢ ይላል።
ቴሌብር ነው።
በቴሌብር ሳይሆን በዛው account እንጂ ሁሉ account አለ አይደል?
እ
አንድ ጊዜ pass ከምልክ በኋላ እንትን ቤት ካደረገ book ካደረገ በኋላ ማለት ነው።
እም።
ሁለተኛ እንደገና ስንመርጥ ማለት ነው መልሰን ደግመን ለመቁረጥ ማለት ነው እንጂ ያለ አይቀጥልም።
ምንድን ነው የሚለው?
invalid invalid selected ነው ምናምን ነው የሚለው የጀመረ ጨዋታ እየጨ- እየመረጣችሁ ነው ወይም ደግሞ ሰዓት እ, ከደረሰ አይመርጥም።
ሁሉንም ሆኖ ያለ ያለው ሁሉም ጨዋታዎቹ ማለት ነው ገና ያለ
እኮ ከእነሱ ውስጥ አንድ የጀመረ ጨዋታ ሊኖር ይችላል ወይ ደግሞ የተቃረበ ጨዋታ ሊኖር ይችላል።
እና ሰዓቱ መምጣት ይሁን አይችልም በደንብ እንዴ?
በደንብ ሊነግርህ ይዛት አይችልም?
እ?
እሺ። ሊነግርህ አይችልም ይሄ ጨዋታ እየጀመረ ነው ምናምን ብሎ አይ እሱ አይናገርም። እንደዚህ ነው የሚለው።
okay እሺ